ይስጥልኝ።
ወይ
Hello፣ Hello።
ጤና ይስጥልኝ። ጋሽ ቢ ነው የምደውልልዎት አሁን ስለተቋረጠ።
አዎ መጨረሻውን ነው ዜሮ አንድ ብለሽ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እሺ screenshot አድርጌ ነው የምልከው ወይስ በ- አዎ screenshot ኡን ቴሌብር በዚህ የሚልከውን- ቁጥር ይላኩልን እና እ- ያው ከቴሌብር መቀነሱን የሚያሳየው መልእክት እሱን አንድ ላይ ያይዘው ይላኩልን። እኛ ለሚመለከታቸው ክፍሎች እናስተላልፋለን። ጉዳዩ ሲስተካከል ደውለን እናሳውቆታለን።
እሺ ግን ዛሬ አይገባም።
እኛ ያው እናስተላልፍና ብዙ ተመሳሳይ case ኦች ስላሉ ተራውን ጠብቀው ያስተካክሉልዎታል። እሺ፣ ሌላ ምረዳዎት ነገር አለ?
የለም እናቴ አመሰግናለሁ።
እሺ፣ እኛም ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።